ጤና ይስጥልኝ ሁሉ ስፖርት በአኮ ምን ልርዳዎት
ሄሎ
ሁሉ ስፖርት ነው በአኮ ምልርዳዎት
ሁሉ ስፖርት እንትኑ ቴሌው እሺ
payment ኡ ላይ ቴሌ ብር የለም። እንዴት ነው እንዴት ነው የሚታወቀው?
withdraw ማድረግ ፈልገው ነው
አዎ አይደለም
እ ብር ለመመደብ ፈልገን ነው
deposit ነው ማስገባት ነው deposit።
የፈለጉት?
ማስገባት። አዎ እሺ ስልክ ልስጦትና በዛ ስልክ በቴሌብር ያስገባሉ። እርስዎ ደግሞ የ screenshot ኡን የሁሉ ስፖርት ስልክ ቁጥሩንና ስሞትን አድርገው ቴሌ- ቴሌግራም ላይ ሲልኩልን እኛ እናስገባሉታለን። እሺ
እሺ ስልኩ ነው የሚልኩልኝ?
አይደለም ስልክ ሰጡትና እኔ እሺ እርስዎ ደግሞ በቴሌብር ገንዘብ ያስገባሉ። የሚፈልጉትን ያህል deposit እንዲደረግሎት የፈለጉትን ገንዘብ ያስገባሉ። እሱን ስልክ ያዙ ስል- ልስጦት ዜሮ ዘጠኝ ሰላሳ ሁለት
እ ዜሮ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ ነው ስሙ።
አስራ ስምንት ነው አስ- አይ የትኛው
አስራ ዘጠኝ አስራ ስምንት ነው አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ መቼም ፍትሐ አምላክ ማርዬ ነው ስሙ እንዳይሳሳቱት ያዙት።
እሺ